ሄሎ ጤና ይስጥልኝ ቤተሰቦች ከቤት ነኝ።
አብሮ ስጥልኝ ደውዬ ነበርኩኝ እና ዲፖዚቱ የዲፖዚቱ ይቆያል እንዴ? በደንብ ዘጠኝ ሰዓት ላይ ነው እኮ ያደረኩት
እ
ዲፖዚት አድርጌ እሺ አልገባልኝም። ዘጠኝ ሰዓት ላይ ነው ፎቶ ላኩልኝ ብላችሁኝ ልክ ያላለሁ በትራክ በቴሌግራም እሺ
ከዛ በጣም ቆየብኛ።
ትንሽ ጠብቀን እሺ ወንድሜ እየነግረናቸዋል እሺ እ፣ ያስተካከሉ ነው እሺ ትንሽ ያድራል። የሚያድር ከሆነ ሌላ ልፈልግ ብዬ ነው።
አይ አያድርም እ፣ እሺ አያድርም። እሺ እሺ ይኸውልሽ ወይ ወንድሜ እ፣ አ የቤት ቤት አካውንቴ ላይ የሚገባ ወይስ ወደ ሲቪር ነው ምን አልከኝ?
ያስገባሁት ብር እሺ በ- ቤት ቤት account ኤ ላይ የሚገባልኝ ወይስ እ፣ ሲቪር ላይ ነው የሚመጣልኝ?
ምኑ
ያስገባሁት አይ ይመጣላል እዛው እንትን ላይ ቤት ቤት ላይ እ፣ እሺ እሺ እንደዛ ከሆነ ጥሩ ነው።
እሺ እሺ